ጤና ይስጥልኝ። ቃል ኪዳኔ ከቤስት ቤት ምን ልርዳው?
ብር ተይዞብኝ ነበር እማዬ።
የዛሬ ነው አሁን በስልክ ቁጥር ነው አ ስብር ነው አራት ሺህ አንድ መቶ ብር እሺ፣ አንድ መስፈል የለም እሺ፣ ወደ ዜሮ ዘጠኝ አስራ ስምንት ዜሮ ሰባት ስልሳ አምስት ዘጠና አ
እሺ፣ አሁን ገብቶሎታል። check ያድርጉ።
እሺ እና መልካም ቀን።